ጤና ይስጥልኝ። ከአሽፒም ደውዬ ደንበኛችን ያው የስልክ ችግር እየነገሩ ነበር። አሁን በትላንትና ዕለት ነው ያስተላለፉት።
አዎ ትላንት ማታ አንድ ሰዓት ላይ እሺ መረጃውን መዝግብሎታለሁ። አሁን በምነግሮት ቁጥር ወደ ቴሌግራም account ኣችን ከሀሪፍ ስፖርት account ኦ ላይ transaction ዝርዝር ይኖረዋል። ያንን screenshot አንስተው ይልኩልናል። ቁጥር ላይ ሶት ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት
ልክ ነው። ደንበኛችን ሲልኩልን ከስር ስልኮትና ስሞትን ያስቀምጡልን። ስለደወሉ እናመሰግናለን። መልካም ቀን ይሁንላችሁ።